hello hello ሰላም አቤት።
ጤና ይስጥልን።
ሰላም።
እ አምሳሉ
የለም ምን ልታዘዝ? ምን ላፈላክልሽ?
ከዊፕላስ ሶሉሽን የሚባል ድርጅት ነበር የምደውለው።
እ፣ እ ድ- ድርጅታችን ደግሞ የ transportation አገልግሎት ሰጪ ተቋም ነው።
okay እናም ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን ስለመጣን እሱን ለማጋራት ነበር የደወልኩት።
በቃ እሺ፣ ነገ ወይ ይደውልልሽ። አሁን እሺ፣ ስራ ችግር ይዞ የለውም መልሼ እደውላለሁ። እሺ፣ እሺ እናት እሺ፣ እናመሰግናለን። መልካም